ሄሎ ሄሎ፣ ጤና ይስጥልኝ።
ሄሎ ሄሎ፣ ጤና ይስጥልኝ። በኃይሉ ሄሎ፣
ሄሎ ሄሎ፣ ጤና ይስጥልኝ። በኃይሉ
ማን ልበል?
ከአፍሪወርክ ፍሪላንስ ኢትዮጵያ ነበር የምንደውለው።
እ እ?
አፍሪወርክ ፍሪላንስ ኢትዮጵያ።
Okay okay
እሺ፣ በኮምፒውተር ሽያጭ ባለሙያ የወጣ vacancy ነበረ።
አ
Pending payment ላይ አግኝተነው ነበር። ያስቸገሩት ነገር ይኖራል?
ምን አልሽኝ?
ሄሎ፣ አይሰማም?
ትንሽ ድምጽሽ ራቅ ስለሚል ነው። ከሞባይል ይሁን ከአንቺ አልገባኝም እንጂ። እሺ ምን አልሽኝ?
በኮምፒውተር ሽያጭ አ vacancy አይታችሁ ነበር።
አ
Pending payment ላይ አግኝተነው ነበር። ያስቸገራችሁ ነገር ይኖራል?
Okay I don't እኔ ብዙም እኮ እንትኑ አልነበረኝም እና እንደ ሙከራ ነው የለጠፍኩት። Even address የጻፍኩ ራሱ አይመስለኝም። ከዛ በኋላ ለማስተካከል ብሞክርም መልሼ መግባት አቃተኝ እንትኑ ላይ
Okay፣ address ለመጻፍ ፈልገው ነው።
አ- address ለመጻፍ ፈልጌ ነበር። ነካክቼዋለሁ። ምን ምን እንዳደረኩት ራሱ አላውቅም።
Okay፣ ስለዚህ ይሄኛው እ፣ ስላልከፈሉበት already publish አይሆንም። ስለዚህ ሌላ ኦኬ፣ አስተካክለው እንዴት ነው ማውጣት ይችላሉ።
የሚከፈለው?
አይ address ያስተካክሉና address መጨመር ከፈለጉ ሳይከፍሉ በፊት እሺ፣ ሌላ ያው Address Address ለምሳሌ ጨምረው።
አሁን ስልክ ምናምን እ፣ ያስገባው አይመስለኝም። ወይስ ራሱ system ኡ ስልኬን ያስገባበታል?
አይ እንደዛ አያስገባውም። ማስገባት ከፈለጉ ግን additional fee አለው፣ additional ብር አለው።
Okay እ፣ እንዴት ነው የሚከፈለው?
እሺ መጀመሪያ ያውጡትና አድረሱን አስገብተው ስልክ ቁጥሩን ማ- ያስገቡና እሺ ከዛም በኋላ ይደውሉልኝ።
እሺ እሺ